ሄሎ ጤና ይስጥልን ጉዳይ ሀና እባላለሁ። በኩል ልርዳው?
ስራ እዛ ተመዝግቤ ነበረ።
እሺ
ሌሎቹ መ- እንትን ማስታወቂያ ምናምን ሲለቀቅ ይገባልናል ምናምን እያሉ ነው ቴሌግራም ላይ እና message ምናምን። እኔ message message አይደርሰኝም ስራ ምናምን ሲወጣ message እየደረሰኝ አይደለም።
እሺ አንድ የመስመር ላይ ጠብቁኝ። በዚህ ቁጥር ነው አይደለ የተመዘገቡት?
አዎ
እሺ አንዴ ጠብቁኝ። ሌሊሴ ታምሩ ነው አይደለ?
አዎ እርሶ አካባቢ የስራ ጥሪ በሚኖር ጊዜ እናሳውቃለን። አሁን እርሶ የሚኖሩት ኮተቤ አካባቢ አይደለ?
ፎቶ ላይ አይደለም የካባዱ አካባቢ ነው።
እ፣ አያት ጣፎ አካባቢ አያት ጣፎ። እሺ አዎ።
ስለዚህ location ዎትን እ፣ ያሉበትን አካባቢ ያስተካክላለሁ። ሀያ አጣፎ አካባቢ የስራ ጥሪ በሚኖር ጊዜ እናሳውቆታለን።
እሺ በቃ እሺ እሺ፣ መልካም ቀን ይሁንልዎት።
እሺ።